መጣ እንደ
ምን አሉኝ?
ቪዛ መጥቷል።
ቪዛ
አዎ አይ ሳምንት የተላከ አለፈን።
የለም ዛሬ።
አይ ሳምንት አለፈን። እኛ apply ካደረግን ማንም የሚለው ነው ይሰራል ብላችሁ አልደረሰም።
ማንም ከዛ የሚለው ነው።
ደግሞ አሁንም አሁንም እየቀጠራችሁን እስካሁን አልደረሰም።
ይቅርታ እየጠየቅኩት ያለሁት ማንም የሚል ነው ስሙ ኃይለ ኢየሱስ
ኃይለ ኢየሱስ የሚለው። okay አዎ።
አሁን ስልክ እየፈለግኩኝ ነበር ልደውልለት። ቪዛ የሁለት ወር reject እየተደረገበት ነው። የአንድ ወር ተደርጎ ይሰራል ወይ ደግሞ ብሩ ይመለስልኝ የሚል ከሆነ ብሩ እንዲመለስለት። አሁን ስለሱ እያወራሁኝ ነበር።
ኧረ፣
ወይ ለምንድን የአንድ ነው ወር አይቻልም ነው ወይስ የሁለት ወር አብዛኛውን እየመለሱት ነው ከ government okay።
የሚል ስለዚህ cancel እያደረገብን ስለሆነ አ፣ ሞክነት cancel ከተደረገ ድጋሚ apply ለማድረግ ያስቸግራል።
okay። ስለዚህ ምንድን ነው መሆን ያለበት?
reject የማይደረገው ሲጀመር ይሰራልኝ የሚል ከሆነ ይጠብቅ፣ ካልሆነ የአንድ ወር ይሰራልኝ የሚል ከሆነ ብሩ ተመልሶለት የአንድ ወር ይሰራለን። አይ ሙሉ አዎ አይ እንደዛ ነው ቢሆን የሚሻለው። እሺ መልሼ ልደውልልህ አንዴ።
ይቻላል።
እሺ